hello
hello፣ ሰላም ጤና ይስጥልኝ።
አቤት።
ርብቃ ጠና።
አዎ፣ ርብቃ ጠና ነው።
እሺ ከ We Plus Solution ነበር የምደውልልሽ።
We Plus Solution
እሺ፣ photographer ላይ apply አድርገሽ ነበር።
photo editing ነው።
photo editing ላይ ነሽ apply አድርገሽው።
አዎ፣ እሺ ነገ አራት ሰዓት ላይ interview መቅረብ ትችላለሽ።
እም፣ photo editing ብቻ ነው ስራው። part time ነው ወይስ full time ነው?
ቅጥር ነው።
አዎ፣ አይ እንደዛ ከሆነ አይመቸኝም፣ ሌላ ስራ አለኝ።
እሺ አመሰግናለሁ። መልካም ቀን።
እሺ እሺ